ሄሎ ጤና ይስጥልን ቤት
አዎ እስቲ ያዩ አልበረም አስራ ሶስት ሰላሳ አንድ እሺ
ሀምሳ ስምንት ሰማንያ ሰባት
አስራ ሶስት ሰላሳ አንድ
ሀምሳ ስምንት ሰማንያ ሰባት
እሺ አንድ ጨዋታ አልታረመም። እሺ ትንሽ ቆይተ ደውልልን ወንድሜ ላሳውቅልን።
ሌላ ሌላው አልፏል።
አዎ አንድ ጨዋታ ይቀራል ያልታረመ።
እሺ እሺ